እንትን ነበረ ዊዝዶው ለማለት ተሳስቼ
እ
ዊዝዶው ላደርግ ፈልጌ ቤት ቢስማ አዎ
ዊዝዶው ለማድረግ ተሳስቼ መሰለኝ አየር ላይ ሆኖ ይኸው ስድስት መቶ ሀምሳ ብር የለም። እዛም ስሄድ ወደ ዋና እንትን ደውል ምናምን አሉ።
እሺ ስልክህን ንገረኝ።
አስራ ሶስት ሰላሳ አስራ ሶስት ሰላሳ ሀምሳ ሶስት ሰማንያ ሰባት
ስንት ብር ነው?
ስድስት መቶ ሀምሳ
ስድስት መቶ ሀምሳ እ
withdraw ነው
እ ዛሬ
አሁን አሁን አካባቢ
በ voucher ነው ያለውና እ account history ላይ ግባና
እ voucher history የሚል አለ።
okay።
voucher history ላይ voucher ዋን ታገኛታለህና shop ላይ ሄደህ ማውጣት ትችላለህ።
እዚህ- እዚሁ ባለበት መመለስ
ከፈለክ ወደ account ትመልሳለህ። ካልፈለክ ደግሞ ብሩን ከፈለከው እ shop ኦች ላይ ሱቆች ላይ ሄደህ እኮ ቮቸሩን shop እኮ- ሱቆች ሂጅ እኮ ነው እንደዛ ያሉኝ እኮ ቦ- ወደ ቦቸራ- ሰው- እኮ አይ voucher ኡን ስጣቸውና እነሱ draw ያደርጉታል። voucher ቁጥሩን ስድስቷን ስጣቸው። የት ሱቅ ነው ሄድከው?
ዜሮ ሁለት
እሺ ታገናኘኛለህ?
እ አሁን